ኪሎ ነው የምትደውለው?
እንዴት ነው መሰለኝ የትን አገለው ሶስት ኪሎ ሜትር ነው። ይህን በአርባ አምስት ላይ አልሄዱም ሁለት አምስት እኮ ነው።
አልሄዱም። ኧረ ይጨመር ይጨመር። ሄሎ ምን ይጨመር? ወይ ሰላም ነው?
ደህና ነኝ። ይሰማኛል። አይ ደህና አርባ ስምንት ሰላሳ ዘጠኝ በእናትህ ዝናብን ነው እንደገና ቦሮ ነው ሰላሳ አምስት ነው ብኛል አሁን ላይ ያለው ሰው ስሙ ማን ነው ንገረኝ።
እ አወጣኝ ኋላ ሰምሮ የነበረ ሰው ንገረኝ መ- ስሙን።
አወጣኝ አወጣኝ አርባ ስምንት ሰላሳ ዘጠኝ አይ ያንተን ስም አይደለም ከኋላ ወራ የነበረው መጀመሪያ
ከአንተ ጋር ሲያወራ የነበረ ከኋላ አሁን መጀመሪያ እኔ ከ- ከም- እንትን ብል ከማለት በፊት ሲያወራክ የነበረ ሰው አለ። እሱን ስሙን ንገረኝ።
ኧረ ይሄ ሌላ ሰው ናቸው ያው ነገር ሌላ ሰዎች አይደለም ስለ አንተ ነው ሲያወሩ የነበሩት። አንተ ጋር ነው ስሙን ንገረኝ።
ሌላ ናቸው ነው